እንደሚሆን አላወቅም። አቤት
ኃይሉ አይሰማም። ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ምን ከስቴንፎርድ ኪድስ ነበር ምደውለው። የብርሃን ስልክ ነው?
አዎ
እሺ። የልጆች የ computer programming ስልጠና ተቋም ነው። ፌስቡክ ላይ ስልክሽን አስቀምጠሽልን እንዳስታወሽ አስታውሻለሁ። የት ነው እሺ።
እንትን
branch ኦችን ኦንላይን ነው ትምህርቱ ወይስ አይ መጥተው ነው የሚማሩት። ኦንላይን አሁን አልጀመርንም።
የት ነው አዲስ አበባ ውስጥ አድራሻ?
ነሽ አይደለ?
አዲስ አበባ አይደለሁም። አዎ እሱን ለማጣራት ነው ፈልጌ የነበረ።
አሁን ላይ አዲስ አበባ ነው ያለን፣ ግን እ, ጅጅጋና መቀሌ ያለ የት ነሽ አንቺ?
ባህር ዳር
እ?
ባህር ዳር።
okay ባህር ዳር። እሺ ወይ ወደዛ ስንከፍት እንደውልልሽ።
እሺ እሺ እሺ አመሰግናለሁ። መልካም ቀን።
እሺ